ሄሎ ሄሎ ሰላም ጤና ይስጥልን Best Bet
እም፣ አለን ሰላም ነው።
አለን ምን ነበረ?
እ፣ agent ነኝ እሺ እና red keno ለማስጫን ፈልጌ ነበር። virtual ነበር እስከዛሬ ውሻና ፈረስ ነው የምሰራው።
እም፣ እሺ እም፣ የማን ልበል?
ዳንኤል
እሺ ቆይ ጠብቀኝ።
እሺ
ዳንኤል የት ነበር ያልከኝ?
እ፣ ኮምቦልቻ ኮምቦልቻ። Hello አቤት።
በቃ ለነገ ቀጠሮ አስይዝልሃለሁ። እሺ በ schedule ስለሆነ እሺ በቃ ነገ ለነገ።
ደውልልን።
እሺ እደውላለሁ። እሺ